አይ የእነሱ ነው።
ጤና ይስጥልኝ ስፖርት ነው። እባክዎ ምን ልርዳዎት? ቡላ hello ሁሉ ስፖርት ነው። ምን ልርዳዎት?
ሶከር ቤት የእናንተ ነው እንዴ?
ሶከር ቤት ሶከር ቤት dot et የሚባለው አይደለም፣ ሁሉ ስፖርት ዶት ኮም።
ኦኬ። አይ ተመሳሳይ ነው ከእናንተ ጋር ብዬ ነው።
አይ የኛ ሁሉ ስፖርት dot com ነው።
okay። አይ እዛ ላይ በልቼ ብር withdraw እምቢ ብሎ ነበር። ያው ተመሳሳይ ነው ከእናንተ ጋር
ያ- እኛ የምንፈታሉት የሁሉ ስፖርት dot com ላይ የተፈጠረ ችግር ነው። እሺ ደንበኛችን።
እሺ በቃ እሺ።
እሺ መልካም ቀን።